hello
hello ሰላም
አለሁ አለሁ አለ።
cash machine የገባ ነበረኝ እሺ በምን ነበር የገባው?
memory
memory
አ የ machine spelling ትነግረኛለህ?
የማሽን ቁጥር PLA
እሺ PLA ሶስት ዜሮ ሶስት ዜሮ ሰባ አምስት አርባ
ሰባ አምስት አርባ እሺ PLA ነው አ ሶስት ዜሮ ሰባት መቶ ሀምሳ አራት ማለት ነው።
አዎ አዎ በቃ እሺ ሰባት check መቶ አድርገን- ሀምሳ አራት ዜሮ መጨረሻ እሺ check አድርገን እናሳውቅሃለን።
ሰባ አምስት አርባ ማለት መጨረሻ እሺ ከፍለሃል አይደል? የ memory
አዎ ያኔ ከፍዬ ነው የገባው እኮ።
በቃ እሺ ማለቁን check አድርጌ አሳውቅሃለሁ።
እሺ እሺ